ሄሎ ጤና ይስጥልኝ Best Bet
ጤና ይስጥልኝ። ቦነስ ለመጠየቅ ነበር እንዲለቀቅ።
አንዴ cashier ኮዷን ትነግረኛለህ? check ላድርግልህ።
እሺ አስር አስር ሀያ ሶስት ሀያ ሶስት ሰማንያ እ ሰማንያ ሰማንያ ሀያ ሰባት ሰማንያ ሀያ ሰባት አይደል?
አዎ እሺ። በሀያ አምስት ብር ነው አይደል bet ያደረከው?
አዎ ሀምሳ ብር refund bonus አለው።
እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ ላንቺ ነው።